አለኝ ሁሌ ነው እኔ። ሄሎ ሄሎ፣ የሙ እንዴት አደርሽ?
እግዚአብሔር ይመስገን። እንዴት አደርሽ?
አለሁልሽ አለው ደህና ነኝ። እንዴት ነሽ?
አለን አለን።
በሌላ ስልክ መጣሽ፣
ምናልባት በሌላ ስልክ አዎ፣ መጣሽ ዛሬ።
የኔ ስልክ ነው። እኔ በስልክ አዎ።
ሌላም ሶስት ነው ማለት የራሴ የግሌ እና ከዚያ እ።
ቢሮ ሌላ ደግሞ አንድ አለ። የ- ይሄኛው ያው customer የምንደውልበት ነው፣ ግን ችግር የለውም። እናንተ ጋርም ያው ነው። እንትን ትናንትና merchant ሰርተሻል መሰለኝ አ?
ትላንት እ፣
እ፣ active አላደረኩም። registration ነው ስንሰራ የነበረ።
okay active አልሆንም።
አልሆኑም። አዎ እ፣ ቆይ እስኪ ዛሬ አንድ ልካልኝ ነበረ። ቆይ ልይና ልንገርሽ።
እሺ።
ይቅርታ እሺ።
ኧረ ችግር የለም ችግር ይሄ የለም።
ትናንትና ማለት ነው እ።
እስጢፋኖስ እ፣ እ፣ አዳም አረገወይን እ።
እ፣ ያንቺ አይደሉም የኔ ናቸው። ከትላንት ወዲያ ልኬልሻለሁ እነሱንም።
ያሉና የላክሻቸው ናቸው።
አዎ አክቲቭ ከትላንት የሆኑ ወዲያ።
ናቸው እነዚህ መርጃ አዎ አክቲቭ አዎ አክቲቭ ሲስተም የሆኑ ላይ ማለት ከትላንት ከቴሌ ይልኩልን የለኛ አዎ እና ከትላንት አክቲቭ ወዲያ የሆኑ ልኬልሻለሁ ላንቺ።
ልክ ናቸው እነዚህ።
አዎ አዎ ልክ ናቸው። የእኛ ናቸው።
አመሰግናለሁ። አንቺም ልክ በሞ ለልክ ነው የሚገርምሽ። ዝም ብለው የውሸት እየላኩልኝ ተሸግሬ እኮ ነው።
በእውነት በይ እግዚአብሔር ይመስገን። ሲሰማኝ ደግሞ እንዴ ይታያል።
ከሚያወጣው ነገር አይደል እንዴ?
አዎ፣ እንዴት እውነት እንደዛ ያደርጋል?
አመሰግናለሁ። እሺ ሙዬ እሺ እሺ፣ ሰላም ወይ። እሺ እሺ፣ እሺ።
ብቻ